0965
ሄሎ ሄሎ
ቤት ጊዜ አለ
ቤስቤት አዎ ልክ ነው ቤስቤት መደወል ትክክል አለም ልክ ነው ልክ ነው ልክ ያለም አዎ ቤት- የ- እኔ የተ- በዚህ ጊዜ የተጫወተ እሺ
አ፣ ያ- ይሄን ስልክ አለም እሺ እሺ የሌላ ስልክ የተጫወተ እሺ ዘጠኝ መቶ ወደ በ- በ- በቆን በቴሌብር አስገባ ሲለው failure ሆነ failure failure ሆነ
failed ነው የሚለው
failed ነው የሚሉት። አዎ ዘጠኝ መቶ የተጫወተው ስልክ ደግሞ
እሺ ቁጥሩን ይንገሩኝ
ለ- ያ- የሚያስገባው ቴ- ቴሌብሩ
አይ የቤስቤት ቁጥሩ
ያ ቁጥሩን ይንገሩኝ ቁጥሩን የቤስቤት የቤስ- ቁጥሩን ይንገሩኝ
ኮዱ
ቤስቤት የሚጠቀሙበት የስልክ ቁጥር
በዚህ ጊዜ ቁጥሩ
አ አነ ዜሮ ዘጠኝ ሀያ ዘጠኝ እሺ
አነ ሰላሳ ዘጠኝ እሺ
እጅ ዋታ ገልባ ሰላሳ ዘጠኝ ማ
እሺ ሰላሳ ዘጠኝ አ፣ ሰማንያ ስድስት እሺ
ሰማንያ ስድስት አልቀርም አ፣ አዎ።
ሰላሳ ሰላሳ ሰላሳ
አዎ
ወጪ ነበር ያስገባው ያደረጉት ዘጠኝ መቶ ደግሞ ብሩ
አዎ ፋይለር ወደ ዋለ ቴሌ ብር
አዎ ወደ ቴሌብር ያስገባው ስልክ ደግሞ ሌላ ስልክ ነው ዜሮ ዘጠኝ አርባ ሰባት እሺ ችግር የለውም እሱን ሲያስፈልገኝ ጠይቆታል
አዎ እሺ ይህን የዚህ ቼክ እያረኩ ነው እሺ እሺ እሺ መስመር ላይ ጠብቁኝ አየህ
ትናንት ነበረ
አይደለም
እሺ መቼ ትላንት ነው?
አይደለም መቼ ነው ሰሞኑ ውስጥ ነው ሰሞኑ ውስጥ ነው ከዛ- ከዛሬ ስድስት ያቀን ነው ቴሌብር ምንድን ነው በሲቪ ቁጥር አጣሁትና አሁን ከድሬዳዋ ነው ያገኙት አ፣ ሰው ነው የላከው አ፣ አዎ ለዛ ነው የደውሉ በቁጥሩ
ችግር የለውም እሺ ቼክ አደርግሎት መስመር ላይ አየህ እሺ፣ አየህ ኮርኩም ከለኩዋ
Hello
Hello ዘጠኝ መቶ ብር ነበር ያለኝ
ምን አልክ?
ስንት ብር ነበር ያለኝ
ዘጠኝ መቶ
አዋ እዚህ ጋር የሚያሳየው በ November ሀያ ስምንት አንድ ሺ አራት መቶ እና አንድ ሺ ብር አ አ አንድ ሺ አራት መቶ እና አንድ ሺ ብር
እሺ ነው የሚያሳየኝ ከ November ሀያ ስምንት ጀምሮ ያለው history ማለት ነው
እዚህ እኔ በፊትም አይታወቁም ነበር በፊት ሳቃለ እኔ ስለማይታወቁም እኔ ዘጠኝ መቶ ነው አ፣ መሰለኝ ግን እናንተ ጋር ላይ በስልክ ደግሞ ካ- ካገኘ ቆንጆ ነበረ አሁን ስልክ ፈልገው ፈልገው አሁን አገኘሁት እናንተ ስልክ
የእኛን ስልክ
አዎ በቤስቢ ስልክ አሁን ነው አገኘሁት አ፣ አዎ።
ግን እኔ ፓይለድ አሁን ቀኑ የዛ ቀን ሊደውል ነበረ
አ ፌልድ ካለ ማለት ነው አዎ ኤኒ ታይም ፌልድ የሚል ከሆነ ወደ ቤስ ቤት አዎ።
አካውንቱ ነው የሚመለሰው
እሺ እሺ ገንዘቡ ወደ ቤስ ቤት አካውንቱ ነው የሚመለሰው ማለት ነው መልሰው withdraw ማድረግ ይችላሉ
እሺ አድርጎ
እርስዎ ነው የሚችሉት አ፣ ከተመለሰ ገንዘቡ ቤስ ቤት አካውንቱ ላይ ይኖራል
እሺ አሁን ይመጣል አ እርስዎ ገብተው withdraw ነው ማድረግ ያለበት
አየ እሺ አሁን በሲቪ ይገባል ያለው እሺ failed ካለ አዎ እንደዛ ነው ፈልድ ነው አለ ወላሂ እንደዛ ነው
አየ እሺ አሁን እደውላለሁ እሺ እሺ።
አያ አያ በጣም አመሰግናለሁ በጣም አመሰግናለሁ እኛም እናመሰግናለን እሺ።
አንቺ እሺ ወንድሽ